Hello, ጤና ይስጥልኝ። በኢትዮጵያ ሪል ነኝ በኮ የምንረዳው? ሄሎ አቤት።
ሰላም ነው?
እግዚአብሔር ይመስገን።
ኮንፊርም እንድታደርግልኝ ነበር። በቂ አንድ የቤት ቁጥርህን ንገረኝና ቼክ ላድርግልህ።
በዚህኛው በደወልክበት አ
ስንት ብር ነው
አምስት አምስት እና አስር
አሁን ነው?
አሁን ነው።
እሺ አንዴ መስመር ላይ ጠብቀኝ። ስንታየው ለማ ነህ አይደለ?
ስንታየው ለማ እሺ እሺ፣ approve አድርጌልሃለሁ። ከተወሰነ ደቂቃ በኋላ ይገባልሃል። እሺ ጠብቀው።
አመሰግናለሁ።
እኔም አመሰግናለሁ። መልካም ምሽት።
ሰላም